hello ጤና ጤና ይስጥልኝ።
ሰላም ጤና ሰላም ጤና ይስጥልኝ።
ቤተሰቢት ነው።
አዎ አዎ፣ እሺ።
እሺ ማታ withdraw ብዬ እሺ እሺ።
ወደ ቴሌ ብር ነው ያልኩትና ሀያ ሁለት ሺህ ብር ነው ያልኩት። ሀያ ሁለት ሺህ ብሩ ግን ወደ ቴሌ ብር አልገባም፣ ይዞታል። information ነው withdraw አላለውም።
ቤተሰቦቼ ከደወልኩበት ነው።
አዎ ቤተሰቢት መልሼ ድምፅ ነው የሰማሁት።
ዜሮ ዘጠኝ በዚህ ስልክ ነው ዜሮ ዘጠኝ ሰማንያ አራት ሰባ ስምንት የሚለው ማለት ነው አይደል?
እ?
የደወልክበት አይደለም?
አዎ እሺ እሺ፣ ጠብቀኝ አንዴ። ትላንትና ነው ያልከኝ አይደል?
አዎ ትናንትና ማታ አምስት ሰዓት ወደ አምስት ሰዓት ከብ- እሺ እሺ፣ ጠብቀኝ አንዴ። hello፣
ሌላ የቴሌ ብር ቁጥር የደወልክበት ነው አይደለም?
አዎ
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን። እሺ እሺ